ሄሎ ሄሎ ሄሎ ሰላም ከችፕችፕ ነበር የምደውልልዎት እ
ከችፕችፕ ነው ይቅርታ አይሰማም እሺ ይሰማል።
እሺ አንዳንድ ጥያቄ ልጠይቅዎት ነበር እሺ
እ እሺ ችፕችፕ ላይ እስካሁን እ ሲጠቀሙ በነበረበት ጊዜ እ እንዴት አዩት ችፕችፕን
እ ችፕችፕን እንዴት አዩት በሚጠቀሙበት ሰዓት
አሪፍ ነው።
አሪፍ ነበር አዎ እሺ driver ኦቹስ ባሉት ሰዓት ምናምን ደርሰውልዎታል
አዎ አዎ
okay፣ እሺ ይሄ ቢጨመር የሚሉት product አለ
እ አሁን ካሉት ውጪ
አይ ሙሉ ነው። ብዙ ነገር አለ። ይበቃል። hello ሄሎ፣ አረ ሄሎ